እየተበላሽ ነው እንደዛ ነገር ይበላት።
አሜን።
ሰላም ነው።
እግዚአብሔር ይመስገን።
እ እንትን እ፣ Suzuki Every ፈልገ ነበር Suzuki Every ነው
እ፣ አውቶማቲክ ሁለት ሺህ ሁለት ባንክ ያለበት ሁለት ሁለት ሺህ ሞዴል አይ ሁለት ሺህ አስራ ሁለት
እኮ በአውቶማቲክ። እሺ ቁጥር በአውቶማቲክ ነው።
ልስጦትና እ፣ እሺ ቁጥር ልስጦትና ቆይ እሺ፣ ስልክ ተብሎ ዘግተሽ ነበር። እሺ ቆይ ቆይ ዜሮ ዘጠኝ
አርባ አራት አርባ አራት ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ አዎ እሺ እናትሽ ቴንኪዩ እሺ እሺ እሺ